Hello ጤና ይስጥልኝ። እንዴት የወጌሻ ስልጠና በኦንላይን አላችሁ?
አዎ አለን።
መቼ ነው መመዝገብ የሚቻለው?
መመዝገብ አሁንም ይቻላል። ትምህርት ቤቶች ወር ትምህርት ነው።
እ እ በሳምንት ሁለት ቀን ቪዲዮ ነው የሚላክልዎት። የትምህርት እሺ በሳምንት እሺ ሁለት ቀን ቪዲዮ ይላክልዎታል። ትምህርት ቤት እሺ እሺ ትምህርቱ የሶስት ወር ነው።
እሺ ክፍያው ደግሞ አስራ አምስት ሺህ ብር ነው።
ክፍያው አስራ አምስት ነው።
በቃ ሌላም አዎ
እሺ እሺ